hello ጤና ይስጥልኝ ቤት
እንደምን አለሽ?
ሰላም ነኝ።
የካ- cashier code ልንገርሽ እና ንገሪኝ።
እሺ እሺ፣ አስራ አንድ ሰላሳ አምስት እሺ አንዴ ጠብቀኝ። አስራ አንድ ሰላሳ አምስት እሺ አስራ አምስት ሀምሳ
መቶ ብር refund bonus አለው።
እሺ፣ አመሰግናለሁ።
እሺ እሺ፣ መልካም ቀን ይሁንልህ።
አሜን ለሁላችሁ እሺ